Hello?
hello ጤና ይስጥልን best bet ሰላም ነው አለን አለን ሰላም ነው አለን አባቴ። ትናንትና ሳንቲም ፔ ሁለት ሺ አምስት መቶ deposit አድርጌ ወደ መጫወቻ አየር ላይ ቀርቶ ነበረ። እስካሁን አልገባልኝም።
deposit ነው እ best በደወልክበት ቁጥር ነው አይደለም አይደለም ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሁለት እሺ ዘጠና ስምንት ዘጠና ሰባት ወር ላይ ነህ ባጃጅ ግንባ
ስንት ብር ነው ሁለት ሺ አምስት መቶ ብር ዲፖዚት ነው ያደረኩት። ገባ አውቄያለሁ እሺ ዲፖዚት ቴክስት ቴሌግራም ላይ ላክልን እሺ አ ልክ የላችኋለሁ እኮ ትናንት ለእናንተ ልጆች እሺ ማነው?
ቴሌግራም ቴሌግራም ቁጥሬ ልንገርህ። ሙለር ሙለር ቁጥሬ ልንገርህ። ቴሌግራም ሙለር ብቻ ነው የሚለው አ ሙለር ደብሊው ይላል። ወደ እነሱም እኮ ልከውላቸዋል የእናንተ ልጆች።
ለእነሱም ልከውላቸዋል ወደ ደውለህ ሳንቲም ነበር ላይ ለሳንቲም ለእነሱ ደውዬ 24 ሰዓት ጠብቅ ነው የሚሉኝ። የእናንተ ለሳንቲም ሰዎች ደግሞ ይገባላል ሲሉኝ ነበር ትናንትና።
እሺ በቃ ያው እኔ አሁን እየገባሁልህ ነው ቴሌግራም ላይ አ ላሳውቃቸውና መልሼ አ
ከዛ በኋላ ያለውን ነገር እነግርሃለሁ ቴሌግራም ላይ ወይ እደውልልሃለሁ እሺ እሺ በቃ አገኘው ቴሌግራም ትሄድ ወይ ቁጥሬ ልንገርህ። ቴሌግራም ጽፌ ወይ ደግሞ እልሃለሁ ለቴሌግራም ቁጥሬ አሁን ማውራ ማውራ ቁጥር ነው በቃ ገብቼበታለሁ ሙለር ነው እንዴ?
የሚለው አ- ሙለር አገኘው? አዎ ቴሌ ብር የቆረጠበትን ትራንዛክሽን ነበር ምናምን።
አ፣ ስሜን ጽፌዋለሁ አንተ ላይ ገብቻለሁ እና አይ
በቃ ትንሽ ጠብቀኝ ብዬ ጽፌልሃለሁ እዚህ እሺ
እሺ፣ ቴሌግራም ላይ እሺ፣ እሺ፣ ቴንክ ዩ